Hello? ሄሎ ሄሎ አቤት አቤት ምን- ምን ልታዘዝ ቴሌቪዥን ነው
አ፣ በዚህ መስመር message ገብቶ የኔ ብር የቆረጠ ምክንያት ምንድን ነው?
ቴሌቪዥን ላይ subscribe ስታረግ ደንበኛ ስትሆን እ፣ ትኬት ይገባላል
አ፣ ሁሌም ሲገባ ብርን ቆርጦ አስቸግረኝ ነው።
እሺ ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ
አ፣ ደ- እ፣ ደውልና መረጃ ሲመጣልህ ስድስት ቁጥር ንካ
እሺ
ይቋረጥልሃል
እሺ፣ ኮከብ ስምንት እ፣ ስንት ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት እሺ
እሺ